ጤና ይስጥልኝ ራም
ሄሎ ሄሎ፣ ጤና ይስጥልኝ ራም።
ሄሎ
አቤት ራምቴ ቆዳ ክሊኒክ።
ለ- ለነገ አስር ሰዓት ከሀያ አምስት ቲኬት ቆርጠን ነበርና ለክፍያ እኮ discount text አልደረሰ።
ስልስት ስልሳ ስልሳ ሰባት ሰማንያ ሰባት
ምኑ ስልሳ ሰባት ሰማንያ ሰባት
ጤና ይስጥልኝ ሄሎ ራም።
ሄሎ ሰባት ሰማንያ ሰባት ነው የአየር መንገድ ራም።
አይሰማኝም። ሄሎ ስልሳ ሰባት ሰማንያ ሰባት ነው የአየር መንገድ ስልክ። አሁን የደወልሽው የቆዳ ክሊኒክ ነው። ደቡብ አርሚ ወይም ገራማ
እ?
የቆዳ ክሊኒክ ነው አሁን የደወልሽው። ገራማ ማርኬት ፊት ለፊት
እ? ቆይ ስልደውል